ሰፈርክ ተራራው ላይ ነው።
ሄሎ ልጅ፣ ሄሎ ወይ ኦርደ ነበርህን ንገረኝ። አሳስተህ ነው የነገርከኝ
እዛ ስትላፊ ነዋ እንዴ እንዴ?
ስልሳ ስምንት አይሰኝ
ወረኛ። እሺ ስልሳ ስምንት ሀያ ዘጠኝ እሺ። ለማንኛውም አንተ ነው የተሳሳትከው። እሺ